ጤና ይስጥልኝ አሪፍ ነው ደህና ነኝ በማን ነው የምንረዳው?
አብሮ ይስጥልን
እግዚአብሔር ይመስገን እርዳዎት?
ከቴሌብር ወደ አሪፍ ምር አስተላለፊያ አየር ላይ ቀረብን ትናንት።
እሺ አመልክተው ነበር እኛ ጋር ደውሎ ደመኛችሁ አላ- ሳላመለክት ቀጥታ ኦንላይን በእናንተ ቴሌግራም ስለነበረኝ መጀመሪያ እሺ ራሱን እ- ደረ- ደረሰኙን ወደዛ ላኩላችሁ ለእናንተ
እሺ ደመያችን ስሞትም አልበል ሙሉነሽ ሞላ መኮንን ሙሉነሽ ሞላ ሙሉነህ መኮንን። ሙሉነሽ ሙሉነሽ ሙሉነህ ነው ሙሉነሽ ሞላ መኮንን ደመያችን ድምፁ ትንሽ ይቆራርጣል
ሙሉነሽ ሞላ
እሺ ሙሉነሽ ሞላ መኮንን መኮንን መኮንን እሺ
ስልክ ቁጥሩ ይሄ ነው ራሱ በዚህ ስልክ ቁጥር ነው ቴሌብር የሚጠቀሙት አ አ ከቴሌብር ወደ ምን ስፖርት ነው ያስገቡት ሁሉ ሁሉ ስፖርት ሁሉ ስፖርት እም።
መቼ ነው ደመያች ትላንት
ስንት ብር ነው ያስተላለፉት ሶስት መቶ ሰባ ዘጠኝ ብር
ሶስት መቶ ሰባ ዘጠኝ ብር እሺ ደመኛችን የ text message ገብቶሎታል አይደል ከቴሌብር እንደተቆረጠቦት የሚያሳይ አ እሺ እሱን screenshot አድርገውን የላኩልን በቴሌግራም ልክልሻለሁ።
እሺ ማን በሚል ስም ነው የዘር- ቴሌግራም ላይ
ቴሌግራሙ ሙሉነሽ ሜጋሚል
እሺ መስመር ላይ ጠብቁኝ አንድ ጊዜ ልይሎት ሙሉነሽ ሜጋ ነው ያለኝ ደመያች አ
እሺ አግኝተነዋል ደመኛችን ለሚመለከተው ክፍል አስተላልፈን ነው ሲስተካከል መልሰን እናሳውቆታል እሺ፣ አመሰግናለሁ።
እሺ ሌላ መረዳት ነገር አለ ምንም ሌላ ነገር የለም። አመሰግናለሁ።
ስለደወሉ እናመሰግናለን አገልግሎት ላይ ያሉትን ሀሳቦች ሴኬንድ ድምጽ ባላስቀምጥ